ጤና ይስጥልኝ የቴሌ ማዕከል እባክዎን ልርዳዎት?
ምንድን ነው እንትን ከባህር ዳር በረራ አለ እንዴ ወደ አዲስ አበባ
ለመቼ ነው የፈለጉት?
እ፣ አ- አ- መኖሩን ካረጋገጥኩ ነው ፕሮግራም ላረገ። ዋጋውን ተ- ትነግረኛለህ
እኮ ለመቼ ነው የፈለጉ? ከቀን ቀን ያው ዋጋው ስለሚለያይ ነው እንዴ? እሺ እ እ መቼ ነው መሰለ? ማክሰኞ okay ማክሰኞ ወደ አስር ሰዓት አለ
ለአንድ ሰው ነው ለአንድ ሰው
ማክሰኞ ሙሉ ነው። ሮብ ነው ያለው 3664 ብር።
እሺ። የሚቀንሰው ስንት ሰዓት ነው? የሚቀንስበት ሰዓት አለ እንዴ?
የሚቀንስበት ምናልባት አርብ፣ ቅዳሜ ምናምን ይቀንሳል። ቀጣይ ሳምንት ማለት ነው። ቅዳሜ ይቀንሳል። አርብ፣ ቅዳሜ ቅዳሜ ቀጣይ ሳምንቱ 2992 ብር ነው።
ሁለት ሺህ ሁለት መቶ 992 ብር።
መልካም። እሺ አመሰግናለሁ። እሺ እሺ እናመሰግናለን።